hello
ጤና ይስጥልኝ ቤተሰቤት
ሰላም አደርክ brother?
አለን አለን። ሰላም ነው።
አለን። withdraw አድርጌ ነበር confirm እንድታደርግልኝ ነው።
እሺ እሺ። በዚህ በደወሉበት ቁጥር ነው።
አዎ
መቼ ነው?
እ፣ ትላንትና ማታ
ስንት ብር ነው?
ሀያ ሶስት ሺ
እሺ ገብቶልሃል? እሺ አዎ፣ ቼክ አድርግ።
እሺ እሺ አመሰግናለሁ።
ችግር የለም።